ሄሎ
ሄሎ ምን ጤና ይስጥልኝ።
ሰላም ነው።
እግዚአብሔር ይመስገን። ምን ልታዘዝ?
ስለ ቴሌ ብር አጠቃቀም ወይም መረጃ ለማግኘት ፈልጌ።
እሺ ቴሌቪዥን game ነው።
አ
ቴሌቪዥን game ነው።
አይደለ?
አዎ
እና አገልግሎቱ ምንድን ነው?
game ነው።
ዝም ብሎ game ብቻ
ጥያቄና መልስና የእድል ጨዋታ።
ነው አይደለ?
አዎ
እሺ፣ አመሰግናለሁ።